Hello. ሰላም ጤና ይስጥልን። ይደጉ
አምስት ሚላኮ ቴሌኮምና
አልቆ ሄሎ
እንድቆም
ድምፆት ይቆራረጣል።
ሀያ ዘጠኝ ሰማንያ አምስት ሚላኮ ኮከብ ዘጠኝ ሰማንያ አምስት ይሆናል ብሎ ይደውልና ስድስት ቁጥር ላይ ለማቋረጥ የሚል አለልን።
እሺ